አልገለጽኩልሽ ሆኖይ አፈቅርሻለሁ ሚስቴ ሆይ የውጭ ሙሉ አካል ምርጥ አያስብልም የውጭ ጎዶሎም ክብራ አያጎልም የሰው ተፈጥሮ ዋጋ ሲ በበጋና በክረምቱ በረሃብ ጠኔ ሲንገላቱ ከእኛ ቤት ግን ዱንያ ስራለኝ የማልዘነጋ እናንተን መውደድ ጀነት ነው ዋጋው ዱንያ ስራ አላህ አላህ